ሌላ
እንዴት ነሽ?
ወይም እንዴት ነሽ?
ናሽ አለው ደህና ነሽ?
ደህና ስራ ቢዚ ነሽ አለች።
እ
እም፣ እ እም።
እ ምን እየረግሽ ነው?
እ?
ምን እየረግሽ ነው?
ስራ በዛት እ? አይ እም- እም ስትይኝ ነው።
እ?
እ- አይ እ- እየ- እየሰራሁ ስለሆነ አይ፣ በቃ እሺ።
እንዴት ነሽ? እ? አብረን ዝናሽ እንሄዳለን።
ገብሬ እ?
ዝናሽና ጓደኞቿ እ?
ሰራ መስለኝ ሰራ በኋላ እደውልልሻለሁ።
እ?
አይ ማዘር ነች።